ጤና ይስጥልኝ በሽት ቤት
እንትን ነበረ ከማርያም ኮንዶሚኒየም ነው የምደውልልህ። ስፖርቱን አንጀምርም እንዴ? ቤቲንግ እ ምን አልሽኝ?
betting betting አንጀምርም?
እሺ የስፖርት ለመጨመር ነው።
አዎ virtual ብቻ ነው።
እሺ አንድ ይጠብቅ መስመር
ላስተካክል ወደ አንተ ሰላም
check እናደርግልሻለን። እሺ ሰላም።
እሺ እሺ እሺ እሺ